መሲ እንዴት አደረግልኝ አሁን order
አቡበከር ነህ?
አዎ በከር ነው።
አቡበከር ነህ?
አዎ አዎ።
አልሰማኝም እስካሁን። አንተ ለ customer ትልበታለህ?
ስልኩ የለኝም አይወጣም አይደል?
okay እንትን አላልከውም።
አዎ አላልከው ወይ አይታይም።
አዎ ወይ ተጅኛል ግን ሰዓት እየሄደብህ ነው አቡበከር። ስልኩን ልንገርህ ዜሮ ዘጠኝ አስር 0910
ሀያ ሁለት 22
ዘጠና ሁለት
92 ሀያ አምስት 20 50 አዎ እንትን በል አቡበከር እ?
ደውልለት፣ ለ customer ለ customer ደውልለት።
እሺ።
እም፣ አሸናፊ የነገረኝ አንድ order